በልቼ ሎሚ ሎሚ አገር ብርቱካኔ አንቺ እንደምንልሽ እኔስ ልብንሳ አንቺ እንደምንድነሽ እኔስ ልብነሳ ልብነሳ አንቺ እንደምንድነሽ እኔስ ልብነሳኝ ያባባኛል ገብቶ እኔ ሳወያዊ ብርቱካኔ ይሄ ሁሉ ፍቅር የብርቱካን ነው ይሄ ሁሉ ፍቅር የብርቱካን ነው የብርቱካን ነው ይሄ ሁሉ ፍቅር የብርቱ ካለ ወይ ወይንና ትርንጎ ለሆዴም አላሸው ብርቱካኔ ብርቱካንን ይላል እስከ መጨረሻ ብርቱካንን ይላል እስከ መጨረሻ እስከ መጨረሻ ብርቱካንን ይላል እስከ መጨረሻ እንጆሪና ቀጋው ኮሽሙስ ለምኔ ብርቱካኔ ከዚህ ሁሉ በፊት ነይኔ ብርቱካኔ ከዚህ ሁሉ በፊት ነይኔ ብርቱካኔ ነይ ነይ ብርቱካኔ ከዚህ ሁሉ በፊት ነይ ነይ ብርቱካኔ ነይ ነይ ብርቱካኔ ከዚህ ሁሉ በፊት ነይ ነይ ብርቱካኔ አንደኛውም ሳይቀር ፍራፍሬ ቀመስ ብርቱካኔ ያጋጣሚ ሆኖ ብርቱካንን መረጥኩ። ያጋጣሚ ሆኖ ብርቱካንን መረጥ ብርቱካንን መረጥኩ ያጋጣሚ ሆኖ ብርቱካንን መረጥ ፍቅርን ቀለብ አርገሽ ልቤን ብትመግቢው ብርቱካኔ ስትሰፊለት ብትይ ምንም አታጠግቢ ስትሰፊለት ብትይ ምንም አታጠግቢ ምንም አታጠግቢ ስትሰፊለት ብትይ ምንም አታጠግቢ ከጥርስሽም በላይ አይንሽ ይወደዳል ብርቱካኔ ሳይስቅ ሳያጫውት ፍቅርን ያላምዳል ሳይስቅ ሳያጫውት ፍቅርን ያላምዳል ፍቅርን ያላምዳል ሳይስቅ ሳያጫውት ፍቅርን ያላምዳል እስቲ ፈገግ በይ እስቲ ሳቂበት ብርቱካኔ ጨዋታን ያስመኛል የጥርስሽ ውበት ጨዋታን ያስመኛል የጥርስሽ ውበት የጥርስሽ ውበት ጨዋታን ያስመኛል የጥርስሽ ውበት መላው ፍሬ መንደሪ ነው የሚቀር ብርቱካኔ ከሁሉም በላይ ነው የብርቱካን ፍቅር ከሁሉም በላይ ነው የብርቱካን ፍቅር የብርቱካን ፍቅር ከሁሉም በላይ ነው የብርቱካን ፍቅር ያሰኘኛል ቆንጆ ብርቱካን መሳይ ብርቱካኔ የፍቅርቀት የመውደድ ሲሳይ የፍቅር በረከት የመውደድ ሲሳይ የመውደድ ሲሳይ የፍቅር በረከት የመውደድ ሲሳይ መወለድ ካልቀረ ይው ብርቱካኔ ደምግባቶ የሚስብ አመሉ የሚመች ደምግባቶ የሚስብ አበሉ የሚመች አመሉ የሚመች ደምግባቱ የሚስብ አመሉ የሚመች አመሉ የሚመች ደምግባቱ የሚስብ አመሉ የሚመች አመሉ የሚመች ደምግባቱ አመሉ የሚመች